ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልን።
አለን እግዚአብሔር ይመስገን። ምን ነበር?
ከማድለን ካፌ ነበር የምደውልልሽ።
እሺ
እ ማለት እ license ኡ expired አድርጓል license ሙሉ ምናምን ይላ- እያለ ነበረ እና እ እኔ ደግሞ በአጋጣሚ እ ሰራተኛ ቤት የለኝም እና እ መውጣት አልቻልኩም እንደዛ ነው የሚል አለችኝ። አመታዊ የሶፍትዌሩ ነው ወይስ የአመታዊ ነው?
ማሽኑ ማሳደሰሽዋል?
እ አሁን እኔ እሱንንም ማየት አልቻልኩም። እም፣ እንትኑ service book ኡ ላይም ጻፊልኝ እና ይው check አድርጊልኝ ምናምን ስላል እኔ አላውቀውም ምናምን ስላለች ምናልባት ኦንላይን ማየት ምናምን ከቻላችሁ እናንተ ጋር ከመምጣቴ በፊት ብዬ ነበር።
አልታደሰም ቤት ማሽኑ?
ሪፖርት አላወቅኩም መቼ እንደሆነ እኔ ውክልና ነው ያለኝ።
አ- አሳድሰሽ አታውቂም?
በፊት ነበረ ረቸዋለሁ መቼ ጊዜ እንደሆነ እም፣
በዛ ነው
ቲን ነበሩ ንገሪኝ።
ሁለት ዜሮ